ሁለተኛውን ቁጥር ማለት ነው። ኮሜንደሮቹ የማያነሱበት ነገር ግን አይገባኝም። ለምንድን ነው እንዴ? hello አቤት።
ሰላም ደረሰ።
አዎ ነኝ።
ከ ChipChip ነበር የምደውለው።
እሺ፣ እሺ።
እ፣ ይቅርታ admin ኣችሁ ስልክ እያነሳ አይደለም፣ driver ደርሶ ነበረ።
አዎ፣ okay፣ okay። አዛው እኛው ነች፣ እኛው ነች። ጠብንሽ ሁላት ነኝ።
ይቅርታ፣ ወይ- አዎ፣ ለ- እ፣ ልደው- ያው መቆየት ይችላል።
አይ ለትራንስፖርት እንኳን የለመዱት ቦታ ነው፣ ብዙም አያስቸግርም። ወደ ውስጥ ገባ ብሎ
እስኪ ወይ ልደውል።
ማለት እስኪ እንትኗ ልታነሳ ትችላለች። እባክዎትኝ እስኪ ያገናኙን ወይም እሺ፣ እሺ። እደውላለሁ አሁን እንድ እንድትነሳ አደርጋለሁ። ስልክ ስንት ቤት ነው የደወለላት? በዚህ ልደውል።
ዜሮ ዘጠኝ አርባ ሁለት ሀምሳ ሶስት ሀያ ሰባት አስራ አራት የሚል ቁጥር ነው admin ኣችሁ።
okay። አዎ፣ አዎ፣ አዎ። እሷ ነው። እሺ፣ አዎ፣ ል- እስኪ እደውላለሁ።
ተነሳ ያድርጉ።
እሺ፣ እሺ።
እሺ እሺ